እኔ ምን ልርዳው?
ጥሪኝ ከአዳማ ስታትስቲክስ ነበር የምደውለው።
እሺ
እ ሳራ አበበ የሚለው account እምቢ አለን። ታይልኛለህ?
እሺ Hello አቤት።
ሳራ ነው ያልሽኝ?
ሳራ አበበ።
አዎ ክፍት ነው። ምን- ምንድን ነው እምቢ ያላት?
እኔ እንጃ ስትገባበት login እያለ አይስተካከልም። ወይ password ኡን ትነግሪኝ፣ password ተቀይሮ ነበር እና እስኪ አዲሱን password ንገሪኝ ም፣ እዚህ ጋር ማ- አን- ማየት አልችልም። አሁን ነው እንዴ?
አዎ ግን እዚህ ጋር አልከፍት አላት። login እያለች ከረከረ።
password ኡን ልክ ነው ያስገባችሁ? እየተጠቀምችበት ነበር ዛሬ?
አዎ የተረኩበት ነበርና በመሀል ትንሽ እንዲህ ብሎ ነበር። ድጋሜ ወጥታ ስትገባ እምቢ አላት አልተባለም።
እሺ ወይስ AnyDesk ላኪልኝና check ላድርገው። እሺ